አቤት ኢየሩስ እንዴት ነሽ? ሰላም ነው?
እግዚአብሔር ይመስገን።
አለን አለን። እንትን ነበረ አንድ እናንተ ጋር የተቆረጠ ትኬት ነበረ።
እ?
እናንተ ጋር የተቆረጠ ትኬት
አዎ
customer ደውሎልን ነበር እና
እ win አድርጌ ነበረ ስሄድ ሱቁ ዝግ ነው አሉ።
ልክ ያው መብራት ሂዶብን ዘግተን ነው።
አዎ፣ ትኬቱን ልኬልሻለሁ። እሺ እሺ እሺ አባ ቆይ አንድ ጠብቂኝ። እሺ እ- እ፣ ወይ ደግሞ የደወለልህን ስልኩን ትልክልኛለህ?
እሺ ቆይ አንዴ ስልኩ ልላክልሽ ጠብቂኝ አንዴ።
እሺ ስልኩን ላክልኝ የቤቱ
hello ወይ
በቃ ከሰላሳ ደቂቃ በኋላ ስለሚደውልልን እልክልሻለሁ። እሺ ትኬቱን ይኸው ልኬልሻለሁ።
እሺ ትኬቱን ላክልኝ፣ ስልኩን ላክልኝና እንትን እለዋለሁ እ፣ ብር አስገባለታለሁ።
እሺ ሲደውልልኝ እነግርሻለሁ። እሺ እሺ እሺ